ጤና ይስጥልኝ ስፖርት ነው እባክዎ ምን ልርዳዎት?
እሺ ጤና ይስጥልን አብሮ ይስጥልን
እንደ አጋጣሚ የዚህ የ online account ነበረኝ በስልክ ስልኬ እንዴት እንደጠፋ መልሼ እሱን ፈልጌ ነበር እንዴት ባገኝ ይቻላል?
አልገባኝም
ኦንላይን ነበረ ስጮት የነበርከው ኦንላይን ነበረ ሁሉ ስፖርት ላይ እሺ
አጋጣሚ account ኡ እንዴት እንደጠፋብኝ ከዚህ ከ screen ኡ file ኡም የለም ይሄ ቴክኖ ስፓርክ ነበረ እና screen ላይ ያለው ፋይሉ እንዴት እንደጠፋ ሰው ነካክቶ ይሁን ግን እሱ መልሼ account ኡን ራሱን ስለፈለጉ ተጫዎችም ሁሉ ስላለው ስፖርት dot com ብለው ይግቡና
እ login ማድረግ ይችላሉ።
እሺ login ላድርገው አዎ
ሁሉ ስፖርት dot com login Chrome ላይ ሄደው ሁሉ ስፖርት ም።
dot com ብለው search ካደረጉ በኋላ እም፣ ያገኙታል። ከዛ በኋላ ይግቡ የሚላለ password ዎትና ስልክ ቁጥሮትን አስገብተው እም።
ከዛ መግባት ይችላሉ።
እሺ እሺ አመሰግናለሁ እሺ እሺ